ጆኒን ብል ጠይቀው ነው እኮ አሁን ይሄ order ነበር ሰሊም ይሞላልሃል አልተሞላልኝም ማለት ይሄ ስለምታየው አንቺ ነሽ እንትን ያልሺው።
ሄሎ ሄሎ በርናባስ አቤት ይቅርታ አንዴ order ነበር ስንት ነበር ያልከኝ?
ሰማንያ አራት ስልሳ ስምንት
ሰማንያ አራት ስልሳ ስምንት ስልሳ ስምንት አ አ
እሺ
ትደውያለሽ?
እሺ እሺ ቆይ ቆይ ቆይ ቆይ አንዴ ኪጂ ናስ ሆነ እ በቃ ይደውሉልሃል። እሺ ሴት እሺ እ ይደወልልሃል።
እሺ ግን ቆይ እየቆ ኦርደሩ time ኡ እየሄደ ነው። አልቀጣማ እሺ አዎ፣ አይ ችግር የለም።
አይ፣ እሺ፣ አዎ፣ ማለት ነው።